देखिए बोला
आगे चलाना
እንትን ለመመልከት ነበረ። ነገ ነው አይደለ?
እንግዲህ እ እ ይቆራረጣል ድምፅ።
አይሰማም። ስታንዳፕ ኮሜዲ ስለሆነ
ሄሎ።
ይሰማል። ስታንዳፕ ኮሜዲ ነው ወይ
እ፣ አዎ አዎ።
እ፣ ስሞታ ነው።
ነገ አስራ ሁለት ሰዓት አይደል?
አስራ ሁለት ሰዓት ነው ትኬት የሚሸጠው በዚሁ እ፣ ሲኤምሲ ሚካኤል አዎ።
ኢኮኖሚክስ ህንጻ ላይ ነው።
የት ጋር የት ነው የሚሸጠው?
ዶክ ትኬት?
ሲኤምሲ ሲኤምሲ
እዛው እንትኑ ኢኮኖሚክስ ቢሮ አቅ- እዛ ነው አይደል? እንትኑ አዎ፣ አዳራሹ አዳራሹ አዳራሹ እዛ ነው፣ ግን ትኬቱን ማግኘት የምችለው የለም።
ከዛው ከዚያው ነው የሚያገኙት ከአራት ሰዓት እስከ አስር ሰዓት ነው እዛው አገኛለሁ።
አዎ፣ ስሞቱን ከዚህ አስመዝግቦ ነው።
እሺ። ልዕልት ታምሩ
ልዕልት ታምሩ፣ ለልጄ ነው የምፈልገው እሺ፣ እ፣ ስልክዎትን ይዘው ነው።
እ ስልክ
እሺ።
ስልክ ስንት አሉ? ስልክዎትን ይንገሩኝ።
ወይ ስልክዎትን ይንገሩኝ እባክዎት።
ስልኬ ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ አራት ስልሳ አራት ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስድስት ሰባ ስድስት ነው።
አዎ ብዛት ለአንድ ሰው ነው።
ለአንድ ሰው ነው። አዎ ስልክዎን